ጤና ይስጥልኝ አዲባባ።
አዲባባ እዛ ገብቼ ነበር። አሁን የደወልኩት ልጅ ነኝ።
ምን ማዲባባ ነው የገቡት?
አዲባባ ይሄ ቶጎና መኪና መሸጫ አቁም ያለው የምን
ቶጎና ተጎና ሳይሆን ማሊባባ ነው። የእኛ መሸጫ ሱቃችን ማሊባባ የመኪና መሸጫ ነው።
ማሊባባ ለለፈው እሱም ተገና እስቲ ማ አጠገቡ ሰው አለ?
ሰው አለ። አዎ እስቲ ቋፖሊንክ ሞተር ቢል አይታዩትም?
አለ መስመር ላይ ነው።
አ እሺ የት ጋር ናችሁ? ቤተልሔም ምግብ ቤት ፊት ለፊት ናችሁ ወይስ ምስራቅ በር ስጋ ቤት?
ቤቴሌም ቤቴሌም ምግብ ቤት የድሮ ነው ወይስ ያው ነው? አዲሱ እኮ ቤተልሔም ምግብ ቤት አለ አይደለ?
አ የድሮ አዎ ቤተልሔም አዎ።
ምግብ ቤት ፊት ለፊት አፖሊንክ ሞተር የሚል የመኪና መሸጫ አለ።
አ አ በእሱ ሬክላም ትክክል ሲገቡ ማሊባባ አለ።
ማሊባባ አዎ ሬክላማችን ራሱ ይታያል። በሬክላሙ ትክክል ሲገቡ